Hello Hello፣ ጤና ይስጥልኝ።
አቤት፣ አብሮ ይስጥልን።
ከ ChipChip ነበር የምንደውልሎት። ድንች order አድርገው ዛሬ መጥቶሎት ነበር እና driver ኦች ደርሰው እየደወሉ ነበር፣ ስልክ እያነሱላቸው አይደለም።
አጋጣሚ የሆነ ቦታ ሄጄ ለዛ ነው እና ሌላ ሰው እሺ፣ በቃ ስለዚህ መረከብ አይችሉም።
አይ በሆነችን ሌላ ቦታ ስለሄድኩኝ አጋጣሚ በቃ የሆነ ያሰጋ ነገር ስለሆነብኝ
እኮ አሁን መረከብ አይችሉም።
ሌላ ሰው መተካት እችላለሁ።
እሺ ስልክ ቁጥር ይንገሩኝ።
እሺ
ይንገሩኝ። Hello ሄሎ፣
ሄሎ፣
እሺ ይንገሩኝ።
እስኪ አንዴ መልስ ልደውልልሽ፣ ቁጥሩ ላውጣና እ- ቆይተዋል driver ኦች እና ቶሎ ቢነግሩኝ ይሻላል።
እኮ ታዲያ እኔም እሱ እንደሱ እኮ ለማድረግ ነው። ስልክ አንዴ ላውጣና ስልኬን ትችላለህ።
እሺ እሺ አንዴ እደውላለሁ እኔ መልስ እሺ እሺ።
እሺ